Hello
Hello፣ ሰላም ጤና ይስጥልን።
አቤት ከችፕችፕ ነበር የምደውልዎት።
እ እ ከችፕችፕ ነበር የምደውልዎት።
እ ምን ነበር?
ይቅርታ፣ ያልመጣ product አሉት?
እ የለኝም።
ሁሉንም ተቀብለዋል?
አ okay፣ እሺ፣ በቃ ይህን check ለማድረግ ነበር።
እሺ፣ መልካም ቀን። እሺ።
አሜን ለሁላችንም።